hello ጤና ይስጥልን።
አብሮ ይስጥልን።
ይኸው ባር እና ሬስቶራንት ነው።
አዎ ከአሪፍፔይ ነበር የምደውለው። የአሪፍ POS machine እሺ፣ እሱ ደንበኛችን POS ማሽኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበረ።
በ POS ማሽኑ አዎ ያጋጠሙት ችግር ካለ ብዙ ጊዜ ኔትወርክ የለውም።
እሱ ደንበኛችን ለምን ኔትወርክ የሌለው ለካርድ ሲጠቀሙ ነው ወይስ በ wallet ሲጠቀሙ ነው ወይስ በካርድ ሲጠቀሙ ነው?
በካርድ ነው የሚጠቀመው።
እሱ ደንበኛችን እ፣ data off ማድረጎትን check አድርገዋል።
አዎ
ለ wallet ነው ለካርድ ለካርድ ሲሆን የግዴታ data on መሆን አለበት፣ ዋይፋይ ደግሞ off መሆን አለበት። ደንበኛችን አይ online data ነው ሲጀመረ፣ ዋይፋይ የለውም። በ data ነው ኦንላይን ያለው።
እሺ restart አድርገው ሞክረውት ነበረ?
እ?
restart አድርገው ሞክረውት ነበረ?
አይ አልሞከርንም።
እሺ key download ኡ successful ብሏል። ደንበኛችን key download
ይሄ okay፣ እሱ ግን አሳይቶኛል። ተጠቅሜ ያወጣው ግን ትንሽ አንዳንድ ኔትወርክ ሲሆን ጊዜ ይፈልጋል። ቆይቶ ነው የሚሰራው ኔትወርክ የሚመጣው።
ኔትወርኩ ነው ቆይቶ የሚመጣው።
አዎ አዎ።
እሺ ደንበኛችን ሌላ ችግር አለ? ሌላ ያጋጠሙት?
አይ የለም።
እሺ ደንበኛችን ምናልባት ሌላ ጊዜ ችግር ሲያጋጥሙ ዘጠና ሶስት ዘጠና አምስት ላይ ደውለው ያመልክት።
እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ እናመሰግናለን።